ፊልክስዩስ ተስዕሎ ዘጠና አራት ይቤሉ አሃው እስመ እሁ ይቤሎ ለአረጋዊ ህሊናየ ይትቃተለኒ ክፉ ክፉ ህሊና ይዋጋኛል ወእየአምር እፎ እገብር እንደምንም እንዳደርግ አላውቅም ወይቤሎ ይትቃተል ኩሎ ሁሉን እዋጋለሁ አትበል ወባህቱ ተቃተል አሃደ አንዲቱን ብቻ ተዋጋ አለው ዘውእቱ ርእሰ ህሊናተ ሰይጣናት ይኸውም ሰይጣን መጀመሪያ የሚያሳስቡት ነቀሃልዮ ነው ይኸውም ሰይጣናት መጀመሪያ የሚያሳስቡት ነቀሃልዮ ነው ነው ይቤ መተርጉም ዘውእቱ ይትግርር ለህሊና ቀዳሚት እንተ ይትቃተሉከ ባቲ ሰይጣናት ሰይጣናት አንተን ለሚዋጉበት ለሚዋጉባት ለነቃሃልዮ አትገዛ ማለቱ ነው። ወያመንጽኡ እንከ ላዕሌከ ህሊናተ ካልአተኒ ዘይትክል ተቃትልወቶን እነዚያ ግን ልትዋጋቸው የማይቻልህ ሌሎች ህሊናትን ያሳስቡሃል። ወባሕቱ ተቃተል ቀዳሚተ በተአቅቦ ወነቂህ በተአቅቦ ሁነህ ነቅተህ ተግተህ መጀመሪያይቱን ህሊና ተዋጋ። ወይኩን ተቃትሎትከ ለዓለም ምስለ አሃቲ ሁልጊዜ ጾርነትህ ከአንዲቱ ጋራ ይሁን። እስመ ይእቲ ቀዳሚት ይችውም መጀመሪያይቱ ህሊና ናት። ወናሁ ይተልዋሃ ካልአትኒ ፈድፋደ እሷን ያልተዋጋህ እንደሆን ሌሎች ሀጣውእ ይዋጉሃል። ይእቲኬ ርእሰ ህሊናተ ሰይጣናት ይኸውም ሰይጣናት የሚያሳስቡት የክፉ ህሊናት መገኛ ነው። ቅንየ ይቤ ውስተ ገነት ኢመፍትው ይትመሰው መለኮት ሶበ ተቃተሎ ሰይጣን እመአኮ በስሂት ወፍትወት ወህማም ወሞት ወእፎያዊት ተቃትሎት ወመዊኦት በረድኤተ ክርስቶስ